hello ጤና ይስጥልኝ
ቺፕቺፕ አዘን ነበረ ብዙ እሺ
እስካሁን ድረስ አልመጣልንም እኛ ደግሞ እዚህ ቢሮ ሆነን ነው ያዘዝነው almost ሳልሞላ ነው አዎ እ?
ትናንትና ነው order ያደረጉት አ
እሺ driver አልደወለም አልደወለም በዚህ ስልክ
አ
እሺ የ driver ስልክ ልንገሩት እ?
የ driver ስልክ ልንገሩት እና ይደውሉለት እሺ ስጪኝ ዜሮ ስልሳ ዘጠኝ እ 69 ዜሮ አንድ እ ዜሮ አንድ 01 ሰባ አራት
ድገሚልኝ
ዜሮ ዘጠኝ ስልሳ ዘጠኝ ዜሮ አንድ እሺ
ሰባ አራት
እሺ
ስልሳ
ስልሳ ማን ልበል እ
ሸምስ ይባላል ይደውሉለት እሱ የተለው ስልክ ልስጦት የእሱ ሁለት ሲም ስላለው maybe ይሄ ካልሰራሉት እሺ ዜሮ ዘጠኝ አስራ ስምንት እሺ 18 ሰባ ስድስት እ እ ሰባ ስድስት 77 ዘጠና ዘጠኝ እሺ ዜሮ ዜሮ
00 ሸምስ ይባላል ይዞ ወጥቷል ይደውሉለት
ማንነት ስሙ ሸምሱ ሸምሱ አዎ
እሺ አመሰግናለሁ እሺ እናመሰግናለን መልካም ቀን